ሰላም ጤና ይስጥልኝ ኢንዱስትሪ
ሄሎ ሄሎ።
ሄሎ።
አቤት አቤት፣ ሰላም ነው?
አዎ ሰላም ነው። እንዴት ነው?
አለን አለን።
እና በፊቱ ገንዘብ አልሰጣባም ነው ጨዋታ ሁሉም ነበረ ዊዝድሮ ነው
አ ዊዝድሮ ነው።
አዎ
እሺ፣ ም- በመቼ ነው ዊዝ ያደረግከው?
አይ ጠዋት ነው።
Best Bet ስልክ ቁጥር የደወልክበት ነው?
አዎ
ስንት ብር ነው አልከኝ?
አምስት ሺህ እሺ እሺ፣ ጠብቀኝ። በዚህ Best Bet ስልክ ቁጥር አምስት ሺህ ብር ይዞ አልተደረገም። ሌላ Best Bet ስልክ ቁጥር አለ?
አየህ ጋ ነው።
በዚህ Best Bet ስልክ ቁጥር አምስት ሺህ ብር ይዞ አልተደረገም።
ያልደረቀማ ሁሉም ጨዋታ አሸነፈ።
አሀ ኳስ ነው እንዴ የምትለኝ?
አዎ እሺ እንደዛ ከሆነማ cashier code ኡን እኮ ነው የምትነግረኝ።
ይጋው cashier code ኡን ንገረኝ
cashier ኡ
እ
አ
አማርኛ የሚችል ሰው የለም?
አይ የለም እኔ ብቻ ጋ ነው።
ይኸውልህ cash- cashier code በምንድን ነው የቆረጥከው? በኦንላይን ነው ወይስ በሱቅ ነው?
አይ ከኦንላይን ነው።
እሺ bet list የሚለው ላይ ግባና ከዛ አ?
code bet list የሚለው ላይ ግባና
bet lis- እየሰማኸኝ ነው?
አዎ bet list የሚለው ላይ ግባና ታገኘዋለህ እንትኑን ትኬቱን እና እሱ ላይ cashier code አለ ከታች እሱን cashier code ወይ ቴሌግራም ላይ ላክልን ወይ ደግሞ አውጣና መልሰህ ደውለህ ንገረን እሺ እሺ አልተግባባንም ግን